Hello. Hello Hello ወይ ጤና ይስጥልኝ።
ሰላም ጤና ይስጥልኝ እንዴት ነሽ?
አለ እግዚአብሔር ይመስገን አለ እንትን ሲም ላስገባ አስገብቼ ነበር የ- የሲም ካርድ cash register ኡ እሺ
አልመጣም። ሲም
ሲም ማለት memory ማለትሽ ነው memory memory ማለት እ memory አልመጣም
እንዴት ላድርግ? እ?
በሚ- በ memory full ነው ያስገባሽው ማሽንሽን
አዎ ማለት አዎ እንደዛ ነው እዩ ግን በደንብ
ነው እንደዛ ነው።
ሲም ካርድ ቴሌ ነው ሲም ካርድ የምትገዥልኝ አይ ሚ- እናንተ ጋር memory full ወ- ብሎብኝ እ፣ ከዛ በኋላ ሲም ካርድ ግዢ ብላኝ ገዝቻለሁ ሲም ካርዱን እሺ መጥቼ cash digital ኡን ለመውሰድ ነበር። ሲም ካርድ ካል እንትኑ memory ው ካልመጣ መምጣቱን እንደዛ መጠየቅ ነው። አላወቅሽኝም መሰለኝ ወፍራሟ ነኝ።
አላወኩሽም memory አልመጣም
አንቺን አውቄሻለሁ በድምጽ እኔ ወፍራሟ መጥቼ ጠይቅ እንደ ናላስ አይኔ ካፌ አዎ አይኔ ካፌ እሺ አልወሰድሽም እንዴ እስካሁን ድረስ አልወሰድኩም።
ከፍለሽ አልነበር እንዴ memory
የ memory ከፋይ ብላኝ በባንክ አ፣ ጋ- ገብቷል መሰለኝ። እስኪ ጠይቀው ወይ ወንድሜ አ- እኮ የአቢሲኒያ እንደውም ሄደሽ ከፍለሽ ነበረ።
አዎ። አስ- ስ- ስንት ነበር ያለችው ክፍያውን? ደረሰኝ ልፈልግ እስኪ
አንድ እም፣ ዘጠኝ ሺህ አንድ መቶ ብር ነበረ ዘጠኝ ሺህ አንድ መቶ ብር እና ስምንት መቶ ብር ደግሞ ምንድን ነው ያለችው?
የሲም ካርድ የሲም ካርድ ማስገቢያ።
አዎ።
አ፣ በቃ አላስገባሽው እኔ እንጃ ወንድሜን አስገባ ብዬው ነበረ።
እ ልጠይቀው እስኪ።
እሺ እኮ እንዴት እሺ።
አስገቢ ብለውሽ እስካሁን ድረስ አልተሰራልሽም? የማሽን ቁጥር ንገሪኝና ልጠይቅልሽ።
የማሽን ቁጥር እሺ፣ መልሼ ልደውልሽ ፍቅርዬ።
እሺ እሺ እሺ እሺ እኔ ማሳሽ